hello ሰላም ነው ወርቁ? hello ሰላም ነው?
ሰላም ነው ይሰማል።
እ፣ ደህና ደህና። እ፣ ወደ vehicle manufacturing PLC ላይ በ accounting አመልክተ ነበር።
አዎ ስለዚህ ነገ ፈተና አላችሁ። እሺ፣ እ፣ ፈተናው የሚጀምረው ስምንት ሰዓት ነው። የሚያልቀው ደግሞ ዘጠኝ ሰዓት ላይ ነው። አድራሻው ደግሞ ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት ነው።
እስኪ ድገምልኝ አድራሻውን።
አድራሻው ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት
ለሙ መብራት ለቡ መብራት ለቡ ለቡ
ለ- ወዴት አቅ- ወደ ወደ ጋርመንት አካባቢ ነው።
አዎ አዎ አዎ።
እሺ
ስለዚህ ከአርሴማ ቤተክርስቲያን ፊት ለፊት ነው። ፈተናው የሚጀምረው ስምንት ሰዓት ስለሆነ ቀድማችሁ ተገኙ።
እሺ እሺ
እሺ